አክሱም ትራይድ እሺ ሰላም ሄሎ ሰላም ሰላም
ገዛ ገርላቻ የኔና አባ ና እንትን ደሊና ዳሙሉ ምግብ ቤት ደሊና ኔርና
ካብ ገዛ ገርላሽ እንዳሙሉ
ካብ ገዛ ገርላቻ ዳሙሉ ኦኬ መንገድ ግን ሰዓት ነው
መንገድ ሰዓት ነው ኦ ቢዚ ነው መኪና ላይ ምን ሳይፋል
ስለዚህ ነው ማለት ኦኬ ወይ ማለት ትንሽ ጊዜ ከወስድክን ይኸል ጽበያ ጽበያ
እሱ በቃ